ጤና ይስጥልኝ ጠብታ አምቡላንስ
አሁን ተደውሎ ነበር እዚህ እንትን ራስ ደስታ ከራስ ደስታ በድሩ ረሺድ እሺ እ ደውዬላቸው ነበረ ኢትዮ ጠቢብ እ የለም አምጡ ብለዋል አ እ ስለዚህ የአገልግሎት ክፍያውን ላሳውቅህ አ ነገር
እ በ advance አምቡላንስ ነው ምልክልህ ማለት መደበኛ አምቡላንሶቹ ወጥተው ስላለ አ አሁን ያለኝ ስድስት ሺህ ሀምሳ ብር ነው ለማድረስ እሺ ላኪው ችግር የለም እሺ እሺ ይመጣል የኔን ስልክ ነው የምትሰጪው ይሄን አዎ እስቲ ስልክ ቁጥሮትን ይንገሩኝ ዜሮ ዘጠኝ ሰማንያ ዘጠኝ እሺ ሰባ ዘጠኝ ሰባ ዘጠኝ ሰባ ሰባ ዘጠኝ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ አ ይደውሉላችኋል እሺ አሁን ቶሎ እንትን በይልኝ እሺ መልካም እሺ እሺ እሺ